Hello ሰላም ጤና ይስጥልን ቤት ቤት
withdraw አድርግ confirm ያልሆነልኝ አለ። እስቲ በዚህ ስልክ ነው
አዎ
ስንት ብር ነው አባ?
አስር ሺህ
በዘጠኝ ነው በዜሮ ዘጠኝ ነው የምትጫወተው?
ዜሮ ዘጠኝ
pro- process ላይ ነሽ አባቴ? ይቅርታ።
እሺ እሺ።
እሺ መልካም ምሽት።
እና ዛሬ በዘጠኝ ሰዓት ላይ እሺ
deposit አድርጌ አልገባልኝ።
deposit message ኡ ላክልን ቴሌግራም ላይ።
ላኩኝ ዘጠኝ ሰዓት እሺ ላይ ነው በጣም ላኩኝ።
ብዙ ስለሆነ እሺ list አድርገን ልከንላቸዋል። እነሱ እስኪመልሱልን እየጠበቅን ነው። ትንሽ ታገሰን እሺ አባቴ።
እሺ እሺ መልካም ምሽት።
እሺ